ጤና ይስጥልኝ ቤተሰብ ዲቦራ ነኝ እባክዎ ምን ልርዳዎ
አሁን screenshot አድርግና ላክ ብለሽኝ ነበረ ቴሌግራም ላይ።
deposit message አዎ ላክልን አዎ ማን ነው ስምህ ቴሌግራም ላይ ሰላዲን
እስቲ እንዴት እንደምትጽፈው ንገረኝ S E L
እ spelling ኡን ንገረኝ እስቲ S S O ወይ ሶኒ ብለሽ ከጻፍሽም ሶኒ አ ሶኒ bro ነው አ እሺ እ ሀብታም እያወራች ነው አይደለ
እ ሀብታም እያወራች ነው ቴሌግራም ላይ ስለዚህ ከ CBE ብር ነው ያደረግከው አ CBE ብር የምትጠቀምበትን ቁጥር ላክልን ቴሌግራም ላይ እዛው ላይ እሺ እያየነው ነው እሺ እሺ